ዛሬ ስለማይወጣ ነገ ሄዱ መጠቀም ይችላሉ።
hello ጤና ይስጥልኝ። ከቺፕቺፕ ነበር የምደውልዎት።
እሺ ሽንኩርት አምስት ኪሎ order አድርገው ነበር።
አዎ ሁለት ለዛሬ- ፕሮግራም አድርገን የተለያየ
okay ሁለቱም ሽንኩርት ነው?
አይ ብዙ ያዘዝኩት አ- አጠቃላይ አራት ነገር ነው አዎ ሌሎቹ ይመጣሉ፣ ግን ሽንኩርት warehouse እጥረት ስላጋጠመን ለነገ እንልክልዎት ነበር። መቀበል ይችላሉ?
እችላለሁ ችግር የለም እሺ የት ነበር location ኡ?
እም፣ ዘነበ ወርቅ ታቦት ማደሪያ እሺ ይቅርታ በጣም ነገ እንልካለን።
በቃ እሺ እሺ መልካም ቀን።